ቤት ሀምሳውን ቤት ቤት ለልጅ ነው የምንረዳው።
ልካፍት ብዬ እምቢ አለኝ በአዲስ
እ ቤስት ቤት ዶት ቤት ብለህ ገብተህ ነበር።
አዎ ከዛ ሬጅስተር አልከው።
አዎ ስልክ ስታስገባ ከዘጠኝ ጀምሮ ያስገባ። ፓስወርድ ስታስገባ ደግሞ እ እ አንድ ካፒታል ስሞል ሌተር ቁጥሮችና እ ሲምቦል ያስፈልገዋል። የጥያቄ ምልክት አት ምናምኑ ማለት ነው።
ሰዓት ምናምን ያስፈልጓል።
አሁን እነሱ ያስፈልገዋል።
ምን እናንተ ትኩሊ ትችላላችሁ ወይስ አይ አንተ ነህ የምታስገባው። ካፒታል ሌተር ስሞል ሌተር
እ ከዛ
አትና እ ቁጥሮቹን በአጠቃላይ ቁጥሮችን?
ስምንት ዲጂት እ እሺ እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን።
እ